ጤና ይስጥልኝ።
የቢጫ አብረን ስልን ከቢጃ ኢትዮጵያ ነው የምደውለው። አሁን እያወራን እሺ፣ ነበረ።
ገብቶኛል። አዎ።
እ፣ የ- የሚገኝበትን ቦታ ይንገሩኝ።
ይኸውልሽ በዚህ በአለም ሆቴል ማለት ነው። አለም ሆቴል ቀጥታ ወደ ኮሌጅ መዞሪያ ላይ ወይም ሀትሪ ሀትሪክ አካባቢ ዳይመንድ ሆቴል የታወቀ ሆቴል እኮ ነው። ዳይመንድ ሆቴል እዚህ ነው አይደለ? አዲስ አበባ ነው።
እ- እዚህ አዳማ አዳማ Okay፣ አዳማ። እሺ፣ አዎ፣ ዳይመንድ ሆቴል ያውቁታል ማለት ነው።
እሺ፣ እናመሰግናለን።
እሺ እሺ።